ጤና ይስጥልኝ ጊዜ ኢትዮጵያ የደንኛ ባንኮትን የረዳሁት
አመልክቼ ነበረ ማሽን እንዲሰሩልኝ እና እስካሁን አልመጡልኝም።
መቼ ነበረ ያመለከቱት?
ትናንትም ዛሬም።
እስኪ ሊሎት እሺ፣ ደንበኛችን እሺ ባካቷ ያው ባካቷ ሲደባደቡ ነው።
ወይን ሽሮ ነው።
አዎ ወይኗ ሽሮ
አዎ፣ ሲስተሙ ላይ እንደሚያሳየኝ ከሆነ ተመዝግቦ ወደ ጥገና ክፍል ተላልፎሎታል ደንበኛችን።
እና መምጣት አይችሉም።
ይችላሉ። ምናልባት ወረፋ ሆኖ ይሆናል እስካሁን ያልመጡት እና ይመጣሉ። ድጋሜም አሁንም እንደደወሉ ሪፖርት አደርግሎታለሁ።
እሺ፣ እሺ፣ ማይ።
ሌላ የምረዳዎት ነገር አለ?
የለም
ስለደወሉ እናመሰግናለን። አገልግሎት የሌሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ስጠምጡልን። መልካም ቀን ይሁን።
እኔ ከዚህ በኋላ ሳምንት